ጤና ይስጥልኝ ከ Help roadside service ዳንኤል ምን እንርዳዎት
አብሮ ይስጥልኝ። መኪኔ ተበላሸና ጎማ ተንፍሶብኝ እርዳታችሁ ፈልጌ ነው ወደ Help የደወልኩት።
እሺ የት- እ፣ ከመኪናው አጠገብ ነው አዎ እኔ መኪናዬ ጋር ነኝ።
እሺ ስልክ ቁጥሩን ይንገሩኝ
ስልክ ቁጥር ይኸው አሁን በደወልኩበት ስልክ ነው።
እሺ ስምዎትን
አበበ እባላለሁ።
እሺ አበበ license ቁጥሩን ይንገሩኝ
አስራ ሁለት እሺ
አስር እሺ
ዜሮ
እሺ አቶ አበበ የት አካባቢ ነው
እኔ ላምበረት ነው።
እሺ በስልኩ አጭር ቁጥር ይደርሶታል እሱን ይንገሩኝ
አስር ዜሮ ስምንት እሺ
አስራ ሶስት
እሺ አቶ አበበ ከሀያ አምስት ደቂቃ በኋላ ሂድ መካኒክ ይደርስሎታል
እሺ እሺ፣ አመሰግናለሁ። እጠብቃለሁ።
እሺ እርሶም ማገልገል በቃ ናሽ አንተ ያተባት ባህል እንዴ አፈር ብላ ምናምን